ጤና ይስጥልን ቤት ቤት ቤት ነው የምንረዳው።
ብር ትራንስፈር አድርጌ ወደ ቴሌ ብር አልገባልኝም።
በዚህ ስልክ ነው
አረ አይደለም።
ዜሮ ዘጠኝ ዜሮ ሁለት እሺ ዜሮ አራት እህ ሰማንያ አራት ሰባ አምስት ስንት ብር ነው?
እ ስንት ብር ነው?
ሶስት መቶ ብር መች ነበር ያደረገው?
ከትላንት ወዲያ አስር ሰዓት ላይ ደውለህልኝ ነበር አይደለ?
አዎ አዎ ለሳንቲም ቢያንስ አውቄልሃለሁ። እሺ መልስ ስላልሰጡኝ ነው።
አዎ። እና እንዴት ነው የሚሆነው?
ሲደ- ሲመልሱልኝ ወይ ራሴ ደውልልሃለሁ ወይ ደግሞ ሲገባልህ ታየዋለህ ቴሌ ብሩ ላይ።
አይ እሺ መልካም ቀን።
እሺ፣ ባንክ